Hello
ሰላም ጤና ይስጥልን።
እንዴት ነሽ? ድንቅ ልጆችን ለመጠቆም ነበር።
እሺ ይቻላል። ምክንያቱም ቲክቶክ ቲክቶክ ላይ ነው ያየሁት። እንዴት ቲክቶክ ላይ ልጠቆም ከሆነ link ኡን ነው አትኪልን እ?
ቲክቶክ ላይ ከሆነ ካየሻት እ፣ አድራሻዋን በ link ነው የምትልኪልን።
ምን ላይ
link ኡን forward አድርገሽ በስልክ ቁጥር ማለት ነው ምን ላይ ነው የምልክልሽ?
ዜሮ ዘጠኝ ሰባ ዜሮ ዘጠኝ ዜሮ ሰባት ቆይ አንዴ አንዴ ልጻ ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ሰባት አስራ አንድ አስራ ዜሮ አንድ ዘጠኝ ዜሮ ሰባት አስራ አንድ አስራ አንድ ሃምሳ አንድ
ሀምሳ አንድ አዎ፣ link ኡን በዚህ ላኪልን።
ዜሮ ዘጠኝ ዜሮ ሰባት አስራ አንድ አስራ አንድ ሀምሳ አንድ እስኪ ድገሚልኝ።
ዜሮ ዘጠኝ ዜሮ ሰባት አስራ አንድ እሺ።
አስራ አንድ ሀምሳ አንድ አዎ፣ Donkey Tube መጣሽ አይደለ?
እ?
Donkey Tube ነው። አዎ፣ link ኡን ነው የምትልኪልን በዚህ እሺ እሺ እሺ፣ መልካም።